Hello, Sister Ru.
ሶስት መቶ ጌም ውስጥ ነበረ ዊትድሮ አረጌ ሁለት ላይ ቆይቼ ነው ቴሌቪል አልገባም። ጌም ደግሞ ወጣ መቼ ነው?
ሁለት- አንድ ቀን በፊት
እስቲ ቤስት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ እሺ
አስራ አምስት እህ
ሀያ ሁለት እህ
ስልሳ አምስት እህ
ሰላሳ አምስት
እሺ ቆይ አንዴ
አይ፣
ሁለት ጊዜ ነው ያደረከው?
ያ መ- አንድ ጊዜ ብቻ ነው።
አንድ ጊዜ ሶስት መቶ ብር።
አንድ ጊዜ ሶስት መቶ ብር አዎ።
እሺ ቆይ አንዴ
አይ፣
እሺ እ በኋላ እስኪ ሰባት ሰዓት ላይ ደውልልኝ። እሺ
ሰባት ሰዓት አዎ አይ፣ አይ፣ አይ፣ sister፣ አይ።
እሺ ደውልልኝ እና እንትን በለኝ። ችግር የለውም እንዲያስገቡልህ እልክላቸዋለሁ። እሺ
እሺ አመሰግናለሁ።
እሺ ችግር የለውም አባቴ። መልካም